ሁለተኛ አንድ ሰዓት ሆኖታል ወይ? አንድ ሰዓት ካለፈው አስረዳሻለሁ። ጥላሁን እንዴ
አለ ቅድም መጣለሁ
እ እ
ሌላ እሺ እ የም በርገር አልሰጡህም
አዎ አልሰጡኝም። ሌላ ኦርደር ስላልኩኝ ወጣሁ። እንትን እንዴ? እሺ
ደውላችሁ አናግሯት ማመልከት ነው። እኔ ስል እሺ እደውልልሃለሁ።